Hello ሰላም ይስጥልን ነሽ ቤት Hello ጤና ይስጥልን ሰላም ነው ይስጥልን እንዴት ነህ?
አለን አለን እኔ የምልሽ ወይ አዳማ branch ከፍተን ነበር የእናንተ ታረቀኝ አዳማ ምትኩ አዳማ የሚል ማለት ነው እሺ እና የክፍለ ከተማ ዝርዝር አላካችሁልንም ነበር ያው የሚያሽጉት መጥተው እሱን የግዴታ ደግሞ እንትን እያሉ ነበር ለፋይናንስ እሺ ደውልላቸው እንደዛ ከሆነ ለፋይናንስ ደውልላቸው እሺ አ ቆየን እንትን የእነሱ ስልካቸው ዝግ ነው ቴሌግራም ላይም ጽፈንላቸው አይ ይሰራል ይሰራል የትኛው ስልካቸው ነው ይህ አርባ አራት አርባ አራት የሚለው እኮ የቴሌግራም ነው አባ ስልካቸውን ልስጠህ እሺ ስልካቸውን ዜሮ አንድ አንድ ቆይ እሺ አንድ ይቅርታ አ- አ- አንድ ስልክ እሺ ዜሮ አስራ አንድ
አምስት አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ ስልሳ አንድ አዎ ስልሳ አንድ ማለት ነው በቃ እሺ ማየ አመሰግናለሁ ስለደወልክ እናመሰግናለን መልካም እሺ እሺ እሺ